hello
hello ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ዋሉ።
እግዚአብሔር
አሜን። እግዚአብሔር ይመስገን።
እ፣ ለመታደም ነበረ ነገ ያለ ፕሮግራም እ፣ ማን እንደ ሀገር
stand up comedy ውን ለመመዝገብ ፈልገው ነው።
አ አ፣
እሺ ስምዎትን ማን ልበል?
ስሜ ንጉስ ንጉስ ማን?
ሰለሞን
ስልክ ልውሰድ። ዜሮ ዘጠኝ
ዜሮ ዘጠኝ ይሄ ይኸው
እሺ ይሄ የደ- የደወልኩበትን ምን ልንገርሽ?
ሀምሳ ሶስት ሰባ ዘጠና ስድስት አርባ አራት
እሺ ከቀኑ ስምንት ሰዓት ነው ወይስ ከምሽቱ ሁለት ሰዓት ያለው ነው መታደም የምትፈልጉት?
እ፣ ሁለት ሰዓት ላይ ሁለት ሰዓት እስከ ስንት ሰዓት ነው?
የሰማንያ ደቂቃ ነው
ኦ፣ ጊዜ ቆይታ የሁለት የሚለው።
ሰዓት
የሁለት የሁለት ሰዓት ሰዓት ነው።
አ፣ ለስንት ሰው ነው የሚፈልጉት?
ለአንድ ሰው ነው።
ለአንድ ሰው አ፣ ስንት ነው መግቢያው?
የመግቢያው ጋር አራት መቶ ብር
ኦ፣
እሺ ግብ ያለው እናመሰግናለን።
እሺ፣ ክፍያ እዛ ነው ስመጣ የምትፈጽመው?
አዎ አዎ
እሺ እሺ